ቤት እየደወልኩ እየጠራ ነው። እኔ ጋር የሚጠራው ሄሎ ሄሎ፣ ጤና ይስጥልኝ ፊሊንግስ ሆኖም
ሲቪ ላይ እንትኑ ሳይሆን ነው። ሌላ ጊዜ እንትን እደውላለሁ።
እሺ፣ ማስታወቂያውን አይተው ነው?
አ ማስታወቂያ አይቼ ነው።
እሺ፣ የአክሲዮን ማስታወቂያ ነው። ምናልባት አክሲዮን የመግዛት ሀሳብ አሉት
እሺ እሺ።
ምን አሉኝ?
ሄሎ ሄሎ ሄሎ፣ ምን አሉኝ?